ሄሎ ሄሎ ጤና ይስጥልኝ ሀሚድ ምልርዳ
በአንድ ክለብ ከስሬ ነበርና የሚመለሰውን አስራ ሁለት ሰላሳ እሺ አስራ ሁለት ሰላሳ አርባ ሰባት አርባ ስድስት
እሺ እም፣ አንድ ጨዋታ ይቀርሃል አንድ የት- የተቋረጠ ጨዋታ የቱርክ ጨዋታ
አልተቋረጠም እኮ አልቋል ተቋርጧል ተቋርጧል እ፣ አልቋል የትራንስ- ትራንስ- አሸንፏል ነው የሚል ትራንስፖርት አይደለም ተሳስተ ይሆናል እንጂ ሌላ site ላይ check ማድረግ ይችላል። suspend የተደረገ ጨዋታ ነው። በሀያ አራት ሰዓት ውስጥ እ፣ ይታወቃል ውጤቱ።
እሺ እሺ እኔ ያበ እሺ እሺ